በሻይ ጠጅ
ሄሎ
ሄሎ፣ ጤና ይስጥልኝ።
ሄሎ፣
ሄሎ፣ አቤት።
ጤና ይስጥልኝ።
እግዚአብሔር ይመስገን።
ናትናኤል አዎ፣ ልኝ ከዊ ሶሉሽን ነበር የምደውለው።
ዊፕላሶልሽን። እሺ፣ እም፣ ባለፈው ፕላስ ላይ ተመዝግባችሁ ነበረ አዎ፣
እና አሁን የተመዘገቡ account ኦችን active እያደረግን ስለሆነ እሺ፣ system ላይ የሚሞሉ አንዳንድ ጥያቄዎችን ለመጠበረ እሺ።
እሺ፣ ምንድን ነው የምትሰጠው አገልግሎት?
ሞባይል ጥገናና ሽያጭ።
እሺ፣ እ፣ ምንድን ነው የሱቁ ስም?
ምን አልሽኝ?
የሱቁ ስም ምንድን ነው?
ናቴክ፣ እ? ና- ናቴክ፣ ናቴክ።
ናቴክ።
አዎ፣ እሺ፣ ሞባይል። እሺ፣ የት ነው የምትገኙት?
መገናኛ፣
መገናኛ የት?
መገናኛ ፍሬም ሲቲ ሞል፣ እ?
ፍሬም ሲቲ ሞል።
እሺ፣ እሺም። እሺ፣ contact person አንተ ነህ?
ምን አልሽኝ?
contact person አንተ ነህ?
አዎ፣ እም፣ እሺ። ናትናኤል ሙሉጌታ
ትክክል።
ነው። ስልክ ቁጥር በዚሁ
በዚህ ነው አብለወት።
የስራ ቀን
ምን አልሽኝ?
የስራ ቀን
ከሁለት ሰዓት
የስራ ሰዓት
ከሁለት ሰዓት እስከ ሁለት ሰዓት
ከሁለት ሰዓት ከሁለት ሰዓት እስከ ሁለት ሰዓት።
እስከ ሁለት ሰዓት እሺ እም፣ ለ social media እና ለ broadcast ኦች ማስታወቂያ አብረውን ከሚሰሩ ድርጅቶች ጋር በራሳችን የማስታወቂያ ባለሙያዎች እንሰራለን እና እናንተ ጋር መተን ማስታወቂያ ብንሰራ ፈቃደኛ ናችሁ?
ማስታወቂያው ምን አይነት ነው?
እም፣
ጨረታ ነው?
አዎ
ይቻላል።
እሺ ከመምጣታችን ከቀናት በፊት ደውለን እናሳውቃለን። መልካም ቀን። አመሰግናለሁ።